hello አቤት
ሰላምማ ከ ChipChip ነበር የምደውልልዎት።
ቅድም እኮ በደወልሽልኝ ስልክ ስደውልሽ አይሰራም አለ ሁለት ኪሎ ነዋ
okay እ ደውለው ነበረ አዎ ሁለት ኪሎ ምናምን ጎደለ ብለውሽ ነዋ
ሁለት ሳይሆን የሶስት ሶስት እኔ ስንት ኪሎ እንደሆነ አላውቅም ብቻ የተቋጠረ ፌስታል አለ ስንት ኪሎ እንደሆነ አላውቅም ሁለት ስላሉኝ ነው
okay የእርስዎ ደርሶታል። ስለዚህ አስራ አዎ ሁለት የእኔ ኪሎ ፌስታል ውስጥ ሌላ አንድ የታሰረ አለ ደውዬላታለሁ ነገ አመጣልሻለሁ ብያታለሁ ችግር የለውም አንድ መስሪያ ቤት ነን
okay የደግ የሚለው ማለት ነው።
የማንም እንደሆነ አላውቅም እኔ join ነው ያደረኩት ዝም ብዬ group ኡን ብቻ ከኔ ትርፍ የመጣ አለ ስንት ኪሎ እንደሆነ አላውቅም
ስልክ ቁጥሩን ያውቁታል አዎ አውቀዋለሁኝ ወይስ ልስጠው?
አውቀዋለሁኝ ያውቁታል ሰባ አንድ መጨረሻው
አይ የግሩፓን ሜ- ዋናዋን እሙ የምትባለዋን ነው ማውቃት። እሺማ እሺ
ኦኬ አይ